ስትይሽውሽው ስትይሽውሽው ልቤን አሳገርሽ ባጥር በበሩ ሽውሽው ስትይሽውሽው ልቤን አስረገድሽው ነይ ነይ ድሩም ኩታው ሞልቶ ነይ ነይ ሳይጠፋ ባገሩ ነይ ነይ ያንቺ ፈትል ማማ ነይ ነይ ምንድነው ነገሩ ነይ ነይ ሸማ በገበያ ነይ ነይ እየተነገደ ነይ ነይ ምነው ያንቺ ጥበብ ነይ ነይ የተወደደ አንዴ ከጣትሽ ላይ አንዴ ከጭንሽ አቤት ሲሽከረከ ሲሾረን ዘርተሽ አይ ሲሾረን ዘርተሽ መቃ ባልቆርጥልሽ ጥጥ ባልገዛልሽ መቼም ለቁጭቱ እኔ ያለሁልሽ አይ እኔ ያለሁልሽ አይ በይነይ ደማም ደማምዬ በይነይ ደማም ደማም በይነይ ደማም ደማምዬ በይነይ ደማም ደማምዬ ባጥር በበሩ ሽውሽው ስትይ ሽውሽው ልቤን አስረከድሽ ባጥር በበሩ ሽውሽው ስትይ ሽውሽው ልቤን አስረገድሽው ነይ ነይ ወንዱ ጥበብ ሰሪ ነይ ነይ ሴቱ ቀጭን ፈታይ ነይ ነይ በቀሽ ደጋኖ ነይ ነይ አንከርቱ ሲታይ ነይ ነይ ድርና ማካለ ነይ ነይ ምን ይቸግርሻል ነይ ነይ ከዚያው ከደጃፍሽ ነይ ነይ ይሸመንልሻል በዚህ በብርዳማ በዚህ በቁር መንደር እኔን የሚጠንቀኝ በነጠላ ማደር አይ በነጠላ ማደር ሲሸመን ባያርፍ ፈትሉ ሲያዳውረው ሰው ቁጭት ሲይዝ ነው የሚያንጎራጉረው አይ የሚያንጎራጉረው አይ በይነይ ደማም ደማምዬ በይነይ ደማም ደማምዬ በይነይ ደማም ደማምዬ በይነይ ደማም ደማምዬ ባጥር በበሩ ሽውሽው ስትሽውሽው ልቤን አስረገድሽ ባጥር በበሩ ሽውሽው ስትሽውሽው ልቤን አስረገድሽው ነይ ነይ ወንዱ ጥበብ ሰሪ ነይ ነይ ሴቱ ቀጭን ፈታይ ነይ ነይ በቀሽ ደጋዶ ነይ ነይ አንከርቱ ሲታይ ነይ ነይ ድርና ማቃለ ነይ ነይ ምን ይቸግርሻል ነይ ነይ ከዚያው ከደጃፍ ነይ ነይ ይሸመንልሻል በዚህ በብርዳባ በዚህ በቁር መንደር እኔን የሚጨንቀኝ በነጠላ ማደር አይ፣ በነጠላ ማደር ሲሸመን ባያርፍ ፈትሉ ሲያዳውረው ሰው ቁጭት ሲይዝ ነው የሚያንጎራጉረው አይ የሚያንጎራጉረው